ሄሎ ሄሎ ሰላም ጤና ይስጥልን።
ሰላም ጤና ይስጥልኝ።
Old Town Photography።
አዎ ነው።
እሺ ስልካችሁን ከኢንተርኔት ላይ አግኝተን ነበረ። ከ We Plus Solution ነበረ የምንደውልላችሁ።
እሺ እ፣ photographer ኦች እንደመሆናችሁ የእኛ We Plus Solution አንድ application ነበረና በውስጡ አርባ አይነት አገልግሎት ሰጪዎችን like event planner ኦችን፣ መኪና አከራዮችን፣ ፎቶግራፎችን፣ beauty salon ኦችን አንድ ላይ የያዘ አንድ application ነው እና እናንተም photographer እንደመሆናችሁ በነፃ application ኣችንን እንድትመዘገቡ ልጋብዛችሁ ነበረ።
okay እሺ I'm not sure ባለቤቱ ስለሌለ እንደሚፈልግ እንደማይፈልግ okay ጠይቄውና እ፣ መልሼ ነገ ምናምን መልሼ እደውልልሻለሁ።
እ፣ ከሀገር ውስጥ የለም ኦኬ ወይ ኔክስት ዊክ ላይ ከቻልክ okay እም፣ አይ ምንም አይነት እንትን አንቺ ነሽ አሁን ላይ ያለሽው?
ያ
አዎ ማለቴ ያው ላስረዳሽና አንቺም እ፣ ቀላል ነው ምንም እ፣ እንትን የለውም ግን እ፣ እሺ ጠይቂውና ፍቃዱን እደውልልሻለሁ።
አዎ ፈቃደኛ መሆኑን ማወቅ ስላለብኝ እሺ፣ next እሺ።
week ላይ ደውል እሺ